hello hello ሰላም ጤና ይስጥልኝ።
ይቅርታ ስልኬ የሆነ ቴሌዊን ነው ምናምን እንትን ላይ የሆነ ሳንቲም ይቆርጣል። እሱን stop አድርጌ ነበር፣ ግን ምንም አሁንም ይቆርጣል። እንዴት ነው እንትን የምለው? ማየት ይቻላል?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
ማንኛውም ቁጥር ሆኖ
አ- በማንኛውም ሳይሆን እ፣ ባል እ፣ በተከፈተበት ሲም እ፣ በሱ ደውለው ማቋረጥ ይችላሉ።
ኮከብ
ዘጠኝ ሰማንያ አምስት መሰላል
እሺ፣ እሺ።
እሺ።
እሱ ላይ ምንድን ነው የማደርገው?
ስድ ሲመጣሉ ስድስት ቁጥር ላይ ስድስት ለማቋረጥ የሚላለ እሺ፣ እሺ፣ እሺ። ቴንኪው።
ችግር